ሄሎ ሄሎ፣ ጤና ይስጥልኝ።
አብረሽ ጥልን
እ ትኬት ነበረና የተበላ እሺ አለ ከኋላ አንድ ጨ- አንድ ጨዋታ አላረመው እሺ አንዴ ሼዲንግር ንገረኝ እስኪ ካሽ ሻሸር ኮን አዎ አስራ ሶስት
አንዴ እሺ አስራ ሶስት
ሰማንያ
እ እ
አስራ ሶስት ሀያ ስምንት ብቻው ንገረኝ ስልሳ ሁለት ስልሳ ሁለት ሰማንያ ሰማንያ ስምንት አንዴ አባሽ እያመጣልኝ ስላልሆነ ነው አንዴ እሺ እሺ
እሺ አሁን ድገምልኝ አስራ ሶስት እህ ስልሳ ሁለት እህ
ሰማንያ ሰማንያ ስምንት
እሺ um I think አንድ postponed የሆነ ጨዋታ አለው መሰለኝ እና አንዴ postponed አልሆነ ትንሽ ድብሏል። አይቼው ውጤቱን እህ ትንሽ ድብሏል።
በቃ እሺ፣ እንደዛ ደግሞ ከሆነ ትንሽ ጠብቀኝ። እሺ፣ ለእንትኖች እሺ።
ላሳውቃቸው፣ ለፕሮቫይደሮቹ ላሳውቃቸው እና ውጤቱን አብረተው እንዲልኩልኝ ልንገራቸው። ቢያንስ እሺ።
ከአንድ ከሀያ ወይም ከአስራ አምስት ደቂቃ በኋላ ደውልልኝ። እስከ እሺ፣ ሰላሳ ደቂቃ እደውላለሁ።
ባለ ውስጥ። እሺ፣ እሺ እደውላለሁ።
እሺ፣ እሺ። አባ መልካም ቀን። በተለይ ምን መልካም ቀን።
አገናኙኝ በላቸው። እሺ፣ እሺ እሺ እሺ። አባ ቻው።
እሺ። ቻው፣ አመሰግናለሁ።
ችግር የለውም። እሺ።